Hello hello Hello ሰላም ጤና ይስጥልኝ ወይንሸት አዎ ከዊፕላስ ነበር የምደውለው የእኛም መተግበሪያ ውርደው ነበር ከምን ዊፕላስ አዎ አውርጄ ነበር።
ለአሽከርካሪነት ነው ወይስ ለተጠቃሚነት አይ እንደዚሁ የሆነች ልጅ ናት እንትን ያለችኝ ማለት እ፣ invite አድርጎት ነው።
አዎ invite በሚለው ነው የጋ- ያት እንትን ያለችኝ አዎ ግን የተመዘገቡት አሁን እርስዎ provider ላይ ነው ዊፕላስ solution provider አሽከርካሪዎቻችን የሚመዘገቡበት ላይ ነው Okay ስለዚህ ዊፕላስ solution user የሚል አለ አሀ፣ ዊፕላስ solution user የሚል አለ እዛ ላይ normal register ያድርጉ
Okay እሺ፣ ከዛ በኋላ እርስዎም ሪፈራል አሸላሚ የሚያደርግ referral code አለዎት እሱን አሀ።
ለሰዎች ያጋሩና እርስዎም ተሸላሚ መሆን ይችላሉ አይ፣ እሺ።
በቃ መልካም ቀን ይሁንልዎት አመሰግናለሁ አሜን ለሁላችን።
እሺ፣ እሺ